ጤና ይስጥልኝ ማኒባባ።
ስጥልን ሰላም ናቸው።
እግዚአብሔር ይመስገን።
አባላ ሀይርፍ ነበረች ባንክ ያለበት ታሽ የሚያረጋትና
እሺ።
አለች።
አዎ አለን።
የት ጋ ነው? የት ነው እናንተ ቢሮ?
ፓስተር ፓስተር አደባባዩ ፊት ለፊት ፓስተር አዳ- የት ጋር ነበረ?
ወደ አዲሱ ገበያ
okay አዲስ ገበያ ነው። እና ስታዲየም ነው ያለሁት እና ራይድ ይዘን እንጣ
ትችላለህ። በማለት ስታዲየም ጋር ነው ያለህ?
እ?
ስቴዲየም ነው ያለህ?
ምን?
ስቴዲየም ነው ያለህ አዎ አዎ እኮ ስቴዲየም ከሆንክ እኮ የ በፒያሳ በኩል መተህ እኮ ራይድ መያዝ ትችላለህ። በ- ከፈለክ ደግሞ ፓስተር አደባባይ ፊት ለፊት ብለህ ራይድ መያዝ ትችላለህ።
አይ በራይድ እንጣ ወይ እኮ ነው ያልኩት።
ትችላለህ።
okay ፓስተር አደባባይ ፊት ለፊት በለው።
ማ- ማስተር
ፓስተር ፓስተር ማስተር አደባባይ አዎ ፊት ለፊት
እሺ። አዲስ ገበያ ነው ያልክን አይደል?
ምን አለኝ?
አዲስ ገበያ አዲሱ ገበያ አይደለም፣ ፓስተር በሉት። ፓስተር ራይድ ከሆነ ያውቀዋል። ፓስተር አደባባይ ፊት ለፊት በሉት።
እሺ።
አዲሱ ገበያ ይርቃል።
እሺ።
ፓወር ባንክ